ሽታንስ ነብዬን አሞኝ
ሄሎ ወይ
ሁለት ት ይደረግልሃል። እሺ ኮምፕሊት እና እንዳትለው እንዴት ሁለት ላድርገው? አሁን ያደርግ- አሁን ልደርስ እኮ ነው ልጨርስ ነው።
በቃ እሺ፣ ግን complete እንዳትለው አንተ ሁለት ያደርጉልሃል። ትንሽ ታገስ።
እሺ ንገርኝ፣ ወይ ዋጋው ንገርኛ። ችግር የለውም ዋጋው ማወቅ አልችልም። አሁን ያደርጉልሃል ሶስት ደቂቃ ምናምን እስክትደርስ ድረስ
አሁን አደርሻለሁ እኮ መውጣት ብቻ ነው የቀረኝ። ወይ አምስተኛ ፎቅ
እኮ ሁለት ደቂቃ ታገሰኝ በለው። እሺ ሳሚ እሺ።
እያደረጉ እየሰሩ ስለሆነ ነው።
እሺ